ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
እ ይመስገን ከዊፕላስ solution ነው የምደውለው።
እ እ ዊፕላስ solution ከሚባል ድርጅት ነው የምደውለው።
እሺ ምን ነበር?
ዊፕላስ አንድ application ይዞ መጥቷል እና እዛ application ውስጥ እ ድርጅቶቹ እንዲያስመዘግቡ እና በነፃ እንዲያስተዋውቁ ነው። application ኣችንን Play Store ወይም App Store ላይ ዊፕላስ solution provider ብለው search ቢያደርጉ ያገኙታል።
ምን ያህል በተጨማሪ- subscriber አላችሁ?
ምን አልከኝ?
ምን ያህል subscriber አላችሁ? ማለትም ምን ያህል ሰው ጋር ተደራሽ ነው?
እ አሁን ላይ ብዙ customer እንትኖች አሉን፣ ግን እ ስራ እየጀ- የሚጀምረው ከሚቀጥለው ሳምንት ጀምሮ ነው በይፋ። አሁን ላይ ምዝገባ እያደረግን ነው።
link ኡን ላኪልኝ እስኪ link ካላችሁ።
አዎ አለን፣ እንልክልሃለን።
መልካም እሺ።
እሺ፣ አመሰግናለሁ። መልካም ቀን።
እሺ